እሸት ነበር ነፍሴ የራበን የሚክስ ችሎታ ላቆመው የጋጠኝን ልክስ አፈራ ነበረ ለሆድ ባይሸሽጉኝ እበዛ ነበረ ለሰው ባይመርጉኝ እሸት ነበር ነፍሴ መኖር ባያጓጉኝ ያመንኳቸው አፎች ግጠው ባዶ አረጉኝ። ደግ አረጉኝ ደግ አረጉኝ እስኪ በቃው ግጦኝ እስኪ በቃው ውጦኝ ጨርሶት እሸቴን መጦኝ አጣጥሞ ያጣጣመኝ ምላስ ቆረቆንዳ ብሎ ይጠራኛል ደግሞ ደግ አረጉኝ